ገርጅ ታክሲ ተራ ነው የምደውለው።
እሺ ደንበኛችን
ጎጆ የሚባል ቤት አለና እዛ የእናንተ አንድ ፍሪጅ ነበር። ፍሪጁ እየሰራልን አይደለም አሁን።
ተበላሽቶ ነው ፍሪጁ።
አዎ የማቀዝቀዝ አቅሙ በጣም ደክሟል። ሁለት ቀን የሆነው ቢራ በጭራሽ እየቀዘቀዘ አይደለም።
እሺ ደንበኛችን BGI ID ዎትን ይነግሩኛል።
እ ምኑን BGI ID ዎትን
የ ID እስቲ ቆይ ትንሽ ትጠብቂኛለሽ?
ችግር የለውም ጠብቀውታለሁ። ወይም ያስመዘገቡበትን ስልክ ቁጥር ይንገሩኝ።
ቆይ አንዴ አ- ID ውን ልንገርሽ። ዳዊት የት አለ? እ? ዝም ብሎ እ ምን ቀን ዳዊት የት አለ? እዚህ ነው ያደርከው? ሰላም ናችሁ? ኧረ ኧረ አዎ የቢጂአይ አይዲ አለ? የሆነ ቁጥር አልሰጡም? ያቸው ብሉ ብሉ ብላ ኤፒሶ ያል ብላ ብላ አይ እኔ ጎበኛ ነኝ ስጋ አርባ ስድስት እ? ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ ይሰማል? ሄሎ